ቆየ እኛ ስራ እየሰራን ነው።
ምን አይነት ስራ?
ዶክተር መተኮል
ዶክተር እየሰራ አዎ እንግዶች መጥተው ነበር እና እንግዶች የሚገባሉ ከሰዓት እኛ አዳራሽ ብልጽግና እ፣ የም- የምን ስብሰባ? አዎ አዎ የእነሱ እሺ።
መግቢያ እየጻፍን ነበር።
እና አዎ
አይ ጥሩ ነው። እየበላ ነው የሚደማ ኧረ እኛ አርቦናል። ኧረ
ምንም ልረዳሽ አልችልም።
ኧረ
እና ምንም ልረዳሽ ስለማልችል ነው።
እሺ እናመሰግናለን። ያው እም፣ ስሜታችን በቃ ተጎዳ ሰጣችሁ እ
ሰጣችሁ ለስምንት ሰዓት ነው።
እና ይዘሽ ስትወጪ ሁላ ገር ሶፍቱን አውጪ ቆጣሪ ይመጡብኛል ኦዲተሮች እንዳይዙኝ ትችላለች።
እሺ እም፣ እሺ
እሺ